Good afternoon, Capital Hotel and Spa. Jalp speaking. How may I assist you? Hello.
አለ ሰላም ሰላም ነው።
ይስጥልን። እግዚአብሔር ይመስገን
አማን ነው አለ እንደና
አለ ነው። ከቴሌ ደንበኛ ለመውጣት ስንት ስንት ልንካ እንዲሁ ላይ ነው።
ምን አሉኝ? ይቅርታ።
ከቴሌ ደንበኝነት የጥሪ ማሳመሪያ መውጣት ፈልጌ ይሄ ካፒታል ሆቴል እና ስፓን የደወሉት
እ?
ካፒታል ሆቴል እና ስፓን የደወሉት
እሺ